አልጨረስኩም
ሄሎ ሄሎ ሰላም ጤና ይስጥልን አብሮ ይስጥልን።
ከዊፕላስ ነበር የምደውለው ደርበው
አቤት እ ለአሽከርካሪነት ነው ለተጠቃሚነት ነበር application አችንን ያወረዱት
እኔ አይደለሁም ያወረድኩት፣ ቤት ል- ልጆች ናቸው እንትን ያሉት። ኧረ እሺ በቃ እስኪ ቆይ ግን ጠይቄ እደውላለሁ።
ችግር የለውም እሺ አሽከርካሪ የለዎትም አይደል ራይድ ምናምን አይሰሩም አልሰራም አሁን።
በቃ እሺ ለተጠቃሚነት ነው ያወረዱት እሺ
እሺ እሺ